Hello ጤና ይስጥልኝ።
አሁን ደውዬ ነው።
እሺ እሺ ሮቤል ኖት?
አዎ ሮቤል ገለቻ።
እሺ መካነ ሰላም ተቋረጠ። እሺ አዎ።
ቁጥር ነው የሚሆኑት። ቁጥሩን እየነገሩኝ ነበረ።
አ የት- የእንትን ኮድ ነው የኮድ ቁጥሩ ሳይ- ነው የወገብ የወገብ ሳይዙን የወገብ ሳይዙን
ሰላሳ ሰላሳ ሁለት እንደዚህ ሰላሳ ሶስት ሰላሳ ሁለት በቃ
ሰላሳ ሁለት
አዎ እም፣ ጠበብ እ- ሳይለኝ በቃ ሰላሳ ሶስት ቢሆን ይሻላል አይደል?
እ፣ ምናልባት ወደ ሰፊ ከሆነ ይሄ ሰላሳ ሁለት በቂዎች ነው።
እሺ አዎ። ቀጭን ነው ቀጠን እሺ፣ ያለ ስለዚህ እ፣ ሰላሳ ሁለት ሌላ ማዘዝ የሚፈልጉት እቃ አለ?
ሌላ ደግሞ ኬሚስትሪ አዛለሁ
ምን አሉኝ?
አ፣ ደግሞ ሌላ ደግሞ እያየሁ አዛለሁ ሌላ ማዘዝ የሚፈልጉት እቃ አለ?
አሁን ገና ነኝ አልመረጥኩም ገና ይሄን ነው የመረጥኩት
ሄሎ
አቤት አቤት እስካሁን ይሄን ነው የመረጥኩትኝ መርጬ ደግሞ እንትን እላለሁ Hello ሮቤል አቤት አቤት ይሄ ነው